ገንዘቤ ነው።
ጤና ይስጥልኝ። አሪፍ ነኝ። ሞልቴ ባኮም ልርዳውት
እንትን አሁን ከሲ ብር ወደ ሲክስ ስቤ ሁለት ጊዜ ዘጠና አምስት ብር እና መቶ ብር አልገባም።
እን ሁለት ሺህ ብር እና አረ መቶ ብር እና ዘጠና አምስት ብር መቶ ብር እና ዘጠና አምስት ብር አ ወደ ቴክ እሺ። ቴክስ ነው ያለ ባለፈውም ሶስት መቶ ሀምሳ ምናምን ብር ልኬ ምን እንዳደረጋችሁም አላውቅም። እስካሁንም አልገባም።
ለእኛ ልከው አሳውቀው ነበር አስመዝግበው ናች መሰለሽ ሜ ሜ ጀምሮ እስካሁን ብር ያልገባም። እሱ እሺ ይቅር፣ ይህንን ሁለቱን እንኳን እሻት
እሺ፣ ያኛውን ካልተስተካከለልዎት ይላኩልን። አሁን ቴሌግራም ቁጥራችን ነው ሰምተን- የምልሽው። ከመች ጀምሮ መሰለሽ? ከሜ ሀያ ስምንት ጀምሮ ላኩኝ። እናንተ ጋ ነው ትላላችሁ። ቴክስ ደግሞ እነሱ ጋ ነው ይላል። ባላንስ ካለ እነሱ ነው የሚከፍሉት ይላል።
እህ፣ እሱን ታዩ። ይህን ሁለቱን ግን አትል
ደንበኛችን ምናልባት ድጋሚ መታየት የሚችል ከሆነ ልከውልን እንትን ይላሉ። ለአሁን ግን ቴሌብር የሚጠቀሙት ይሄኛው ቁጥር ነው።
አዎ ከሲ ከእንትን ከሲ ብር ነው ሲቢ ብር። እሺ፣ እሺ፣ ይቅርታ። ስለዚህ የተመዘገበበትን ስም ይንገሩኝ።
ሀብታሙ ጽጌሃና ሳህል
ማን አሉኝ?
ሀብታሙ ጽጌሃና ሳህል
እሺ፣ በጣም ጽጌሃና። እሺ፣ ደንበኛችን የሰጡ መረጃ መዝግበናል። ስለዚህ የቴሌግራም ቁጥራችን አሉት አይደል?
ይህም በቃ እንደዚሁ መዝገበናል ነው የምትሉኝ? አሁን ከሲ ብር የቆርጠው
አሁን እኛ መዝግበን ለባለሙያዎች ስለምናስተላልፍ ነው።
እሺ
ስለዚህ screenshot ኡን አሁን ይላኩልን። ሲልኩ ስምና ስልክ ቁጥር ያስቀምጡልን።
ዋትሳፕ ላይ አሚን ቴሌግራም ባለፈው የላኩላችሁ ላይ ምን አሉኝ?
ባለፈው ቴሌግራም የላኩላችሁ ላይ ምንድን ነው ምኑ ነው post ማድረግ ነው ከሲቢ ብር የተላከሎት text message አለ አይደለ?
አለ አዎ፣ አለ እሱን screenshot አንስተው ነው የሚልኩልን።
እሺ ያው ሁለት እሺ፣ ሌላ መረዳውት ነገር አለ?
ሁለት ነው።
እሺ፣ ስለ ሁሉ እናመሰግናለን። ቀጥሎ ከሰም- ከሚሰሙት በኋላ ስለ አገልግሎት ያሉት አስ- አስቀምጡልን። መልካም ምሽት።